hello hello ሰላም ጤና ይስጥልኝ። ቴሌቪዥን
አብሮ ስጥልን የነጻ ቲኬት ምናምን ምለው ስምንት ዘጠኝ ሰማንያ አምስት
ቴሌቪዥን ቴሌቪዥን game ነው። game ኦቹን ሲጫወቱ ደግሞ ሽልማቶች አሉት። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ሶስት ቁጥር ላይ ለመጫወት ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። እርስዎ ባለው ትኬት game ኦችን ይጫወቱ፣ እድሎትን ይሞክሩ።
እሺ እሺ እሺ እሺ